ሄሎ ሄሎ ሄሎ ሰላም ጤና ይስጥልን
ምን ይስጥልኝ?
Safar Pictures
አዎ ነው።
ከ WePlus Solution ነበር የምደውልላችሁ photographer እንደሆናችሁ አይቼ ነው።
እሺ እ ድርጅታችን WePlus Solution አንድ application ይዞ መጥቶ ነበር እና በውስጡ አርባ የተለያዩ አገልግሎት ሰጪ ድርጅቶችም ይገኛሉ። ከዛም ውስጥ አንዱ photography ነው
እሺ እና እናንተም እንደ photographer ነታችሁ register እንድታደርጉና እናንተና client ኦቻችሁ online እንድትገናኙ ልንጋብዞት ነበር።
okay ምንድን ነው የሚጠበቅብኝ?
register ማድረግ ብቻ ነው የሚጠበቅባችሁ። እናንተ provider ስለሆናችሁ WePlus provider የተሰኘ link ልክላችሁና እሱን register ታደርጋላችሁ። ከዛ በኋላ እኛ approve እናደርግላችኋለን፣ active እናደርግላችኋለን። ከዛ ሰዎች እ የ WePlus user ን በሚጠቀሙበት ሰዓት ላይ photographer አዎ።
ቢፈልጉ tour guide ኦች፣ travel agent ኦች የተለያዩ WePlus የሚሰጣቸውን አርባ አይነት አገልግሎቶችን ሲያዩ እ እንዲጠቀሙ ነው ማለት ነው። እርስዎ በዚህ ስልክ website ቴሌግራም ነው
አፕሊኬሽን ነው አፕሊኬሽን WePlus Solution ይባላል። እ እርስዎ በዚህ ስልክ ቴሌግራም ይጠቀማል?
አዎ እሺ link ኡን እልክልህና አይተኸው ማንኛውንም ሀሳብ አስተያየት ካለ ጥያቄም ካለ register ስታደርግ የሚገጥምህ ብትልክልኝ እኔ መልስ እሰጥሃለሁ።
ደስ ይለኛል። ወደ ማታ ነው እንደዛ ማድረግ የምችለው።
ችግር የለም።
check አድርጌ አስቀምጣለሁ እዛው ላይ ቴሌግራሙ ላይ።
እሺ መልካም የስራ ቀን ይሁንልህ። አመሰግናለሁ።
እሺ አመሰግናለሁ።
እሺ